Good afternoon ካፒታል አይዳስቲ
ሰላም እንዴት ነሽ?
ሰላም ጤና ይስጥልኝ።
አለን ማሳጅ እስከ ስንት ሰዓት ነው ያላችሁ ዛሬ ወይስ ዶክተር ነው?
ስንት ሰዓት ላይ ፈልገው ነው?
የመጨረሻው ስንት ሰዓት ላይ ነው?
የመጨረሻ booking ኣችን ሶስት ሰዓት ተኩል
አስራ ሁለት ተኩል ሶስት ተኩል ማታ ሶስት ተኩል ሶስት ተኩል እሺ እንትን ምንድን ነው Swedish እና ደግሞ በጣም intensive የሆነ ምን አይነት spa ነው ያላችሁ?
ምን አይነት spa?
አዎ intensive የሆነ
ለምሳሌ
ማለት ይሄ hard massage ኦች አሉ አይደል? እንደዚህ አይነት ምን አይነት ምን አይነት ማሳጅ ነው ያላችሁ? አንድ አዎ፣ እንደዛ ነው የምፈልገው።
እንደሱ አይነት ከፈለገው deep አለ። deep massage የሚባል ጠንካራ ነው፣ እሱ strong ነው። stretching massage ም ነው።
Okay፣ ስንት ነው እሱ?
እሱ ሁለት ሺ አምስት መቶ ሁለት ሺ አንድ መቶ ሀምሳ አምስት ብር ይቅርታ።
ሁለት ሺ አንድ መቶ ሀምሳ okay። Swedish ስ?
Swedish ኡ አንድ ሺ ዘጠኝ መቶ ሀምሳ አምስት ብር ለአንድ ሰዓት።
እሺ ለአስራ ሁለት ሰዓት ይኖራል። እስቲ ይልኝ እና ከዛ confirm አደርግሻለሁ ደውዬ ሁለቱንም Swedish ም እንዴት ታልሽ?
ችግር የለውም። እሱን እዚህ እንትን ማለት ይቻላል ይቻላል።
ሰዓት ላይ አይ አ እዚህ መጥሽ መብራት ይቻላልሽ። አስራ አንድ ሰዓት ላይ ነው ያለው ቦታ። አስራ ሁለት ሰዓት የለኝም።
የለም አስራ አንድ አንድ ሰዓትስ
ማታ ገብቷል ገብቷል እሺ አንድ ሰዓት ላይ ይችላሉ።
ይቻላል። እሺ አንድ ደቂቃ መልሼ ልደውልሽ እና confirm ላድርግሽ።
እሺ እሺ እሺ